hello ጤና ይስጥልን ቤስቤት
አብሮ ይስጥልን። ትላንት ግን ተጫውቼ ነበር እና አንድ አንድ ጊዜ አምስት መቶ ብር አንድ ጊዜ አራት መቶ ብር ዜሮ አድርጌ ነበር። እስካሁን አልገባልኝም። ሀያ አራት ሰዓት ሆኖታል።
አሁን በደወልክበት ቁጥር ነው?
አይደለም ልንገርሽ፣ እሺ እሺ ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሀምሳ ሶስት
እሺ
ዜሮ ሁለት እሺ
ዜሮ ስድስት እሺ
ዜሮ አይ ዜሮ ስምንት ዜሮ ስድስት
ሀምሳ ዜሮ ዘጠኝ ሀምሳ ሶስት ነው አይደለ?
ሀምሳ ሶስት ዜሮ ሁለት እሺ ዜሮ ስምንት ዜሮ ስድስት hello hello check ያደረኩልን አምስት መቶ እና አራት መቶ ብር አይደለ?
አምስት መቶ እና አራት መቶ ብር ወደ ባንክ አዎ አውጪ።
processing ላይ ነው። እሺ ይገባልሃል።
ሀያ አራት ሰዓት ሞልቶታል እኮ ቀኑ ሙሉ ስጠብቅ ነበር። ምን ነው ችግር አለ?
አዎ ቻፓ system ላይ ትንሽ ችግር ስለተፈጠረ ነው። ይገባልሃል።
እና እስከመቼ ይጠብቃል?
አሳውቀናቸዋል። አሳውቀናቸዋል። ይስተካከላል።
እሺ እሺ፣ አመሰግናለሁ።
እሺ